የሎጀኔ ስልንቢስ ቤት
ብር እንትን አድርጌ አየር ላይ ቀረብ ነው ዲፖዚት አድርጌ መቼ ነው?
ጠዋት በቻፓ deposit አድርጌ መቶ ብር አየር ላይ ያስቀረብኝ እና በዛ ላይ ደግሞ ሚስተር እንትን ሪፖርት አድርጌዋለሁ ወደ
ወደ ነግሬው ቻፓ?
አይ በቴሌግራም Okay።
የእንትኑን አናግሬው ሪፖርት አገልኝ Okay እሺ።
ከዛ ነበር ምናምን ስለኝ ነበር እና አሁን እስካሁን አልገባልኝም ብሩ ላይ የቴሌግራም እንዴት ቁጥር?
ልጠ አ የቴሌግራም ቁጥርን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ እሺ ሰማንያ እሺ።
ዘጠና ሰባት ሰማንያ ዘጠና ሰባት ሰማንያ ሰማንያ አዎ deposit ኡን ነው ያደረኩት መቶ ብር አ
እና አየር ላይ ነው ያለው process ላይ ነው ያለው ወይስ ምንድን ነው?
እዚህ ቆይ አንድ ጠብቀኝ።
እሺ ልጠብቅ Hello አቤት ቆይ አንድ check እያደረኩልህ ነው ወንድሜ። እሺ ጠብቀኝ።
እሺ እሺ እሺ እሺ
ቴሌ ብር ነው እንዴ?
አይ ሲቢ ብር ሲቢ ብር ጠዋት ይሰራ ነበርና Okay
አዎ confirm ምናምን ብሎ እንትን ነው ብሩን ተቀብሎኝ ብሩ ቆረጠብኝ እና አልገባልኝም። እዛ የ ID number ኡንም እዛ ላይ confirmation code ም ምናምን ልኮልኝ ነበር። ያው screenshot አድርጌም ልኬለታለሁ።
እሺ። Okay አዎ አየሁት፣ አልገባም። እ እዚህ የእንትን ቁጥሩን ትነግረኛለህ? የሲቢ
ሲቢ ብር እ ቁጥርክ ማለት አሁን ነው።
የነገ- አዎ የነገርኩህ እንደዚህ ዜሮ አይነት ዘጠኝ ዜሮ ቁጥር ዘጠኝ ነው?
አዎ ራሱ ነው ዜሮ ዘጠኝ ዜሮ ዘጠኝ በ- በቃ እሺ፣ አንዴ ይቅርታ፣ በጣም ትንሽ ጠብቀኝና ከቻ- ከቻፓ ጋር check አድርገን እ፣ መልሼ እደውልልሃለሁ ወይ ቴሌግራም ላይ ላሳውቅህ።
ቴሌግራም ላይ አዎ ወይ ቴሌግራም ላይ ላሳውቅህ ወይ ደግሞ ልደውልልህ መልሼ።
ወይስ ይቆያል እንዴ? ብር እንትን ብርም ስላሌለኝ ወይ ልፈልግ ብዬ ነው እኮ በቴሌ ብር ላይ እንዳልገባ እም፣ እስኪ አይ ከላክንላቸው I think solve የሚሆን ይመስለኛል። እስኪ አንዴ ላ- ጠይቃቸውና ከእነሱ ጋር የሚቆይም ከሆነ ወይ ላሳውቅህ፣ እንደዛ ይሻላል።
አየ አየ እሺ እሺ፣ ቴንክ ዩ ቴንክ ዩ እሺ